ሀንፈጠ በሶስት ይፈታል። ኢተሃንፍጡ ገጸክሙ ነጨ ያነፍጡ ገጾሙ በአጽፋሪሆሙ ጫረ ዘወርቅ ወካልኡ ዘሐፂን አሃዱ አሃዱ ዘወርቅ ወካልኡ ዘሐፂን ዘተሃንፈጠ ውስቴቶሙ አርአያ አህዱ ንጉሥ ቀረጸ አተመ የጠቤት ነባር ተረፍ ሙዳሱጣ ወየው እኔ ልሙት አንቦጣ የጋጃ ማር እግራማጣ ኪሩቤል የውጣ አስሩ ቃላት ድልጣ መንፈስ ቅዱስ ቀርጤ ያገር ስም ቀንጦስጤ ቀስጠኛ ንግምስምስጤ ወንዝ ቀጡቃጤ አስቀጡቃጤ ሽቱ መለጥ ሽቱ መቅዩጥ ወረንጦ ሰግላጥ ሽቱ ስሂጥ ዝንብ ቁጥ አለጥ ሽቱ እስቅርጥ እርሻ እንቁጥ አፍንጫ